ለለውጥ የመስቀል ምክር ቤት
በቅዳም ከትናንትና ወዲያ ነው እንትን ብር እንደ ደርሶ ነበር ማለት ነው። ቴሌብር ሰጥላል እሺ እና እንደዚህ ይለቀቃል ምናምን ብሎ እስኮንት ወሰን ነገር ስንት ብር ነው?
ሁለት ሺህ ብር ነው። አንድ አንድ ሺህ ብር በዚህ ስልክ አይደለም።
ኦኬ
ስልክ ቁጥሩ ልንገርህ ንገረኝ። ዜሮ ዘጠኝ ዜሮ ዘጠኝ ሀያ ዜሮ ዘጠኝ ሀያ ዜሮ ሰባት ዜሮ ሰባት አራት ሶስት ስልሳ ዘጠኝ አርባ ሶስት ስልሳ ዘጠኝ
አንድ አንድ ሺህ ብር ሁለት መቼ ዕለት ነው?
ከትናንትና ወዲያ ነው።
አንዳንድ ሺህ ብር ሁለት ጊዜ አዎ
እንትን ሳንቲሞች በጣም ብዙ transaction fail አድርጎባቸው እየመለሱ ስላልነበረ ነው። ትንሽ ጠብቀንና ያስተካክሉላል። እሺ
እኮ እሺ። አይ እኔ አሁን ይስተካከላል ሁለት ቀን ምናምን አዎ ገብቶኛል። አለ ልክ ነህ። ብሩ አለ ችግር ስላለ እዚህ እያየንም ስለሆነ ችግር የለም። ትንሽ ጠብቀንና እንዲያስተካክሉ እናደርጋለን ዛሬ እሺ እሺ።